የህክምና ማዕከል
ግንቦት አካል ኤማራ የጉዛው ኮንትራት ስንት ነው የሚሆነው?
ሄሎ ምን አልክ?
ግንቦት አካል ኤማራይ ዋጋ ስንት ነው የሚሆነው?
ዊዛውት ነው
አዎ ጉዛው
ሄሎ
ሄሎ ወይ አራት አራት ሺህ አምስት መቶ አምስት
አራት ሺህ አምስት መቶ አምስት አዎ።
Thank you.